ጤነሽ ሎቪዛ ሚልኪ ነኝ የባኮ መሬት የጉዞ መረጃ ልስጦ
ለመሄድ እሺ ደንበኛችን የት ሀገር መሄድ ፈለጉ
ወደ ዱባይ ዱባይ በምንድን ነው መሄድ የፈለጉት
ም፣ በስራ ማግኘት እችላለሁ?
በስራ ለመሄድ እም፣ አዎ መረጃውን ልንሰጡት እንችላለን ከዛ በፊት ግን እርስዎ እዛ ሀገር ከሚገኝ company የስራ እድል ማግኘት ይኖርቦታል እሱን ታዲያ ማን ነው የሚ- እንትን የሚልልኝ?
እ፣ ኦንላይን ላይ የሚገኙ site ኦች አሉ እሱን site ነግሬዎት እሱ ላይ ገብተው ራሱ apply ማድረግ ይችላሉ እኛ information ነው እሺ።
የምንሰጠው information ብቻ ነው?
እኛ አዎ information ብቻ ነው ለጊዜው የምንሰጠው ራሱ ከዛ apply ልክ ማድረግ ከዛ ካገኘው በኋላ ስራ እድሉን ካገኙ በኋላ አ አ ያገኙት ቀጣሪዎት ዱባይ ሀገር የሚገኝ ቀጣሪዎች በእርሶ ቦታ ሆኖ የስራ ፈቃድ እንዲያገኙ በዛ ሀገር apply ያደርግሎታል።
okay እሺ እሱ apply ካደረገሎት በኋላ
እሺ እሺ ከዛ apply ካደረገሎት በኋላ entry permit ወይም የመግቢያ ፈቃድ እንዲያገኙ እሱን apply የሚያደርግሎት ያገኙት company እም፣ የስራ ፈቃዶትና የመግቢያ ፈቃዶትን ካገኙ በኋላ እርስዎ እሺ።
ወደዛ ሀገር በመሄድ medical test ያደርጋሉ እዛ እንደደረሱ okay።
ማለት ነው።
okay medical ገባኝ።
አዎ medical አ- test ኡ blood test ሊጨምር ይችላል፣ chest x-ray ሊጨምር ይችላል። እነዚህን ካደረጉ በኋላ እዛ ሀገር የመኖሪያ ፈቃድ እንዲያገኙ ጥያቄ ያቀርብሎታል። company ው ነው በእርሶ ቦታ ሆኖ ብዙን ነገር የሚጨርስ።
ስለዚህ አሁን የመጀመሪያው ነገር company ው ጋር ያለው ነው የሚሆነው። አ?
አዎ ደንበኛችን company ውን ማግኘት ይኖርቦታል። የሚይዙ ከሆነ website ኡን ልነግሮት እችላለሁ።
ንገሪኝ።
እሺ ስለዚህ ልንገሮት እየጻፉ ነው።
ያው እየጻፍኩ ነው።
AE
እሺ dot እሺ I N
እሺ D
እህ EE
እህ D
DD D አዎ እሺ D dot com
እሺ እዚህ ላይ ገብተው የስራ እድሎች አሉ። ሌላ ቤት ደርሶ website ኦች እሺ ሌላ website ኦች አሉ። ተጨማሪ ልንገሮት እና እሺ እስኪ አንድ ንገሪኝ።
እሺ እ፣ ይቅርታ እንዴ
ትግሬ
ገልፍ ጂዩ ኤልኤፍ እ ጂዩ ጂዩ ኤልኤፍ እሺ ሌፍ ታለንት ቲኤ
እሺ ገልፍ አልሽ አዎ ታለንት
እሺ እ፣ ምን ምን
ጂዩ ኤልኤፍ ብለዋል።
አ ቲኤ
ቲኤ LE
LE NT
NT አዎ ሌሎችም ብዙ website ኦች አሉ። እነዚህን ይሞክሩና ከፈለጉ ሌላም ነገሮች ይችላሉ።
እሺ በቃ እነዚህ ልሞክርና እደውላለሁ። እሺ አመሰግናለሁ በጣም hello ድረስ ለደወሉ እናመሰግናለን። መልካም okay እሺ thank you